ሄሎ
ፈሪያ
ምንድን ነው?
ፈሪያ ጉድ ሰረሽ ብለ
ዋንት ሰው ሲጀመር ሌላ አይደል የምትዋራ
ማን ነው ማን ነው ያፈራ
እራስ
ራሴ ተጭቅላቴ ነው ከእግሬ
ከአዲስ አበባ ከቦሌ ሰፈር
ቦሌ ይላል አይደል?
እንዴት ነው?
አለ ሰላም ነው
ደህና ደህና። ማን ነው?
አለን አለን። እንዴት ነው አዳር?
አዳር ሰላም ነው?
ሰላም ነው።
አዎ
አ እንዴት ይዟችኋል ክረምት?
ክረምት ትናንትና ብቻ ጫፍ ሸጋ ነው።
ደህና ነው። ብዙም እንትን አላለም። ለጤፍ አሪፍ ነው አይደል? እየዘራችሁ ነው?
ጤፍ የኛ ያው ተለምኖ በሬ ስለሆነ ገና ነው። ሰው እየዘራ ነው።
አይ እየሰራ ነው። ዞሮ ዞሮ ዝናቡ ደለል ይዘራ ያዘራል አይደል?
አሃ ሸጋ ነው።
እ እ ሸጋ ያዘርን
አ በቃ አንድ ዘራችሁ
እ አንድ ቀን ይሰራል ተለምኖ
ወይስ ከብስ
ያ ብዙ ነው እንደሚዘራ
ቦጃው ትንሽ አለ፣ አጋሙም ትንሽ ናት እና ጓሮዬት ትንሽ ናቸው። ቀል
በወደ ምንድን ነው የተዘራው? ተዘራ
ግማሹ ግማሽ ጤፍ ይዞታል፣ ግማሹ ትንሽ እሷ ይዛለች ጤፍ
ወደ ይዞት
ያ
ወደ ዘራው
ኮደቃቸ እናንንም ይዟል
የወደ የወደ ወደ ወደ ላይ ያለው
እና እሱ ይገርማልና ያ አንተና የእሱ ገዳ
ስለዚህ ወደው ሙሉ በአብዛኛው ይዘውታል ማለት ነው።
አን ትንሽ ገና ያለች አት የእሷ የእናኔ በባለፈው በላይ ያረሳት ልዝራት ብላ እሷ ነው ያለች።
አ ኦኬ። ስለዚህ አ፣ የእሷ ቀላል ነው ለመዝራትም ማለት ነው።
እ እንደዚያ ነው። ሄሎ።
ቀን ያልቅላል።
ያልቃል የእሷ የ- ያልቃል ምን በሶስት ጥማድ አንድ ያው ብዙም አይውልም ይሆናል።
እም፣ እሺ በቃ አይዟችሁ። በቃ እንግዳ አዲስ ነገር አለ።
ምንም አዲስ ነገር የለም።
ሰላም አረ ሁሉ
ሰላም ነው። ደህና
ተረጋጋች። ለአሁን እየዘራች ነው።
ያ? እኔ ሰላም ነው።
ማስኬዳ እንኳ እየዘሩን መጥተው ነበር ነው ያሉት። ሰኞ ዕለት አረፈች ተተዘራ። ዞሮ ዞሮ ጓሮስ ምንድን ነው? ጓሮስ እንደበቀለ
እንዴ ባሳት በቅሏል።
እ አሪፍ ነው።
ሸጋ ነው። አንድ ቀናቸው ድን ልቆታቸው እንጂ ረፋ ድንች አለ እና በቅሏል። ሸጋ ነው።
ሞቅ ያለ ነው። ስስ ነው።
ገና ነው። ሞ- ሞቅ ያለም አይደለም ማለት ያ- ገና ስለሆነ ብዛቱ መውጣቱን አልፋ አላወኩትም፣ ብቻ በቅሏል።
እንዴ አሁን ክረምት ላይ አሁን
አሀ አሁን አርድ የተሰራ
በቃ እሺ፣ እደውልልሻለሁ። በቃ ሰላም ሁኑ። ሰላም ቢያቸው
እሺ፣ ቻው። እሺ፣ ቻው።